ጤና ይስጥልኝ ልስፖርት ነው። እባክዎ ምን ልርዳዎ?
አሁን ደውዬ ነበረ።
hello ወይ አሁን ደውዬ ነበረ።
እሺ ኮዱን ንገረኝ ምናምን ነገር ብለሽኝ ነበር።
እሺ ንገረኝ።
አስራ ሰባት አስራ ሰባት ሀያ ዘጠኝ ሀያ ዘጠኝ ስልሳ አራት ስልሳ አራት ሀምሳ ስድስት እሺ ዜሮ ስድስት
አስራ ሰባት ሀያ ዘጠኝ ስልሳ አራት ሀምሳ ስድስት ዜሮ ስድስት በኦንላይን ነው። እሺ ተላልፎሎታል። መልሱን ስናገኝ እናሳውቆታለን። እሺ